ሰላም ሚቃል
ሄሎ
አቤት ይሰማል።
ምን ሆነ መሰለሽ ከ like አንድ ወር አንድ ወር ከምናምን በፊት national ID አዝዤ ነበር። አረ almost ሁለት ወር ሊሆነው ነው
እሺ እና ከ- ከሳምንት በፊት ደግሞ ከእናንተ ተደውሎልኝ ነበረ። አሁን ምንድን ነው ይሄ የቀጠሮ ቀን እና order ID ሊመጣልኝ ይገባ ነበር። ብር መቆረጡ text መጣልኝ። order ID አልመጣም። ፖስታ ቤትም እዛ national ID ም ስጠይቅ የ- የለም እነሱም ጋር
okay so እንትን ነው የ እኛ already ሪፖርት አድርገናል ለ national ID ከዚህ በፊት ተደውሎለት ነበር አይደለ? ከኛ አዎ፣ ደውለ I think ከአንድ ሳምንት በፊት እንደዛ ደውላልኝ ነበር።
በቃ ከተደወለሉት አ እንትን ነው የራሳቸው communicate አዎ።
ያደርጉታል። እሺ already እኛ okay፣ ሪፖርት okay።
አድርገናል።
በቃ ስለዚህ አይ በእናንተ ጋር ያለው ነገር ማወቅ ፈልጌ ነው እንትን ስላልሆነልኝ
አይ okay።
እኛ እኮ እንትን አድርገናል ልከናል። ችግር የለም።
እናንተ simply ክፍያ መከፈሉ ብቻ ነው አይደል? እናንተ ጋር የሚመለከተው አዎ፣ እኛ የሚያ- የሚመለከተን ክፍያ አዎ።
መከፈሉ ብቻ ነው።
okay okay። እም፣ ስለዚህ ሪፖርት ተደርገዋል።
አዎ ሪፖርት አድርገናል። ሁሉንም ሪፖርት አድርገን ጨርሰናል።
በቃ thank you። እንግዲህ እነሱ ጋር ልጠይቅ መሰለኝ።
ችግር እሺ፣ የለም።
አመሰግናለሁ።
እሺ፣ መልካም